ሰላም ጤና ይስጥልኝ። መቼ ነው የምንወጣው?
ቲኬት ቲኬት ማውጣት ፈልጌ እንዴት ነው የሚወጣው?
አዲስ መቁረጥ ፈልገህ ነው?
አዎ Best Bet dot bet ትሄድና እሺ account አለህ? የ Best Bet account አለህ?
አዎ አለኝ።
deposit አድርገህበታል?
አዎ ስለዚህ Best Bet dot bet ብለህ ትገባለህ። account ህን ታስገባና login ትለዋለህ።
Best Bet dot com ብዬ ልግባ?
Best Bet dot bet አስ- Best Bet
ምን አልከኝ?
እሺ ከዛስ ከዛ password ህንና
እ?
user ስልክ ቁጥርህንና password ህን ታስገባለህ።
እሺ ከዛ መምረጥ የምትፈልገውን ጨዋታ ትመርጥና
እ- place bet ትለዋለህ። ከዛ ከ account ላይ ቆርጦ ቲኬቱን ያስቀምጥልሃል ማለት ነው።
okay እንትን bonus bonus አይደለም ገና የሚቆርጥ ነው በገንዘብ ነው የሚቆርጠው?
አዎ አዲስ ቲኬት አይደል መቁረጥ የፈለግከው?
okay ከዛስ ቦነስስ
የምን ቦነስ? መጀመሪያ ቲኬቱን ቁረጥና ነዋ።
ከዛ ምን ውስጥ ነው የሚቆርጠው? እሺ
Best Bet dot bet ብለህ ነው የምትቆርጠው።
dot com dot bet Best Bet dot bet dot com አይደለም።
ሌላ ቤት አለ ቲኬት?
ምን አልከኝ?
እሺ
አሁን እንደዛ ሞክረው እሺ። ካልሰራልህ መልስ ደውልልኝ።